ጤና ይስጥልኝ ምን ልርዳው?
ሄሎ ሄሎ
ሰላም ነው? ጤና ይስጥልኝ ሰላም ሰላም።
አለን። voucher አድርጌ ነበረ እሺ
አሁን በዚህ ቁጥር ከዛ ወደ ሌላ ስልክ ላስገባ ሲል voucher ኡ እንትን አለ።
እሺ ቁጥሩን ይንገሩኝ እስቲ አንዴ። ስልክ ቁጥሩን የእርስዎን እያሳየኝ ስላልሆነ እዚህ ጋር አሁን የደወሉበት።
ይሄ አሁን የደወልኩበት ነው አዎ ዜሮ ዘጠኝ ሀያ አራት ሀያ አራት ሀያ ሁለት ሀያ ሁለት ስልሳ ሰባት ሀምሳ ሁለት
ስልሳ ሰባት ሀምሳ ሁለት
እሺ ስንት ብር ነው?
ስምንት ሺህ ብር እሺ አንድ ጊዜ ይህንን ቁጥር አሁን እደውልልዎታለሁ። እሺ እዚሁ ጋር አንዴ አንሱልኝ።
በዚህ ቁጥር አዎ አንዴ ስለዚህ እኔ ልዝገው አዎ ይዝጉት። አንዴ ልደውልልዎት ነው